ሄሎ ሄሎ
አይ ፒን ጠይቆኛል። ሄሎ ጤና ይስጥልኝ መሰረት ነኝ።
አርባ ስምንት ሀያ ሰባት አርባ ስምንት ሀያ ሰባት ምን ሆነበት?
አሳይን ነው እኔ አድርጊልኝ። ሌላ አስወቅድ ሰው ጋር ነው የገባው። አይ ሌላ ሰው ጋር ነው የገባው።
ያንተ ነው?
አሶሴሽን ይቀር። አዎ እሺ እሺ። ስምህ ማን?
ዮሐንስ አዲስ ዮሐንስ እሺ። ሰማንያ አራት ሄሎ ሄሎ ሳይድ ነህ? ስንት ነበረ? አርባ ሰባት ሰላሳ አምስት ነው። እሺ እሺ። ዛሬ ደግሞ ቻናሉ
ኤርፎን አድርገህ ነው እንደ የምታወራኝ? ምንም አይሰማም ድምጽ። እሺ አርባ ስምንት ዜሮ አምስት ምን ሆነብህ? ማነው ስምህ? ማነው ስምህ?